Hello.
हेलो
वही ओए, अब એના બી માને મીના કોલ માં
अरे मान नहीं मिला वही नहीं कोई कोई कोई तो है आतंक का बना
અને પેલું ગેમ ઉછવાલ કસો તું गेम खेलने नहीं खपा तो खारो वाला खपा था እሺ ዲስፕሌው ውስጥ ልክ ነው
ዲስፕላዩ የሚርገበገበው የምን ችግር ነው?
እኔ እሱ አለው እኔ ራሱ የሚታየኝ የሆነ ብለር ነገር ሆኖ ነው የሚታየኝ እና ለምን እንደሆነ የሆነ አይቲ ይሰራ ነበረ እኮ HDMI ምናልባት disconnect ካደረጋችሁ ብዬ እኮ ነው እናንተ እኛ ምኑ እናደርገዋል እዚህ አይደለ እኛ setting ጋር ለእንትን የምንለው
አኩ በቃ ብልጭ ብልጭ ነው የሚለው ታውቃለህ፣ ቲቪ ላይ አይደለ አ ለእኔም blur ነገር ነው የሚታየኝ አ ምናልባት የ resolution ኑ ችግር እንዳይሆን እስኪ check አታደርግም?
ይኸው እሱን እያስተካከልኩ ነው ችግር የለም
driver ም ጭኜ ነበር ግን ይርገበገባል።
አይደለ አ ግን እንትኑ አልከፈተም። car ኡ ታውቃለህ፣ እንትኑ ብቻ ነው የሚመጣው።
ምን ነው ይሄ ኬ ፊደሉ የለ የ car ኡ graphics ኡ
okay display ሶስት ምንድን ነው የእንትኑ ነው መሰለኝ አሁን እንደዚህ ነው አ
እስኪ
ሲለማውን ለንቀለውና ወደ ኮምፒውተሩ ላይ ትሰራለህ?
ቆይ እስኪ አይ እንትን ቆይ አንድ የሆነች ነገር እንትን ብለውና እስኪ አሁን ቆይ game ኦቹ በአይነት የት እንደከፈተ ልወቅና
ቲቪው ላይ ነበር የመጣው ሁለቱም game ግን ኬኖ ከፍቶ car ኡ አልከፈተም።
አዎ እሱን አይቼው ነበር ግን በአይነት ቆይ game ኡ የት እንደሚከፍት ነው አሁን የትና የት ነው
አሁን መ- የኮምፒውተሩ ላይ መኪናው መኪናው ኮምፒውተሩ ላይ አ መኪናው ብቻ ነው ኬኖ ጭራሽ የለም።
እ
ኬኖ ድምፅ ብቻ ነው ጭራሽ የለም። display አደረገ
መኪና ኬ ነው እስኪ ቲቪውን እቀልልኝ ሁለቱንም አለኝ እሺ ከዛ መልሶ ሸከውት የሆነ እኔ በጣም የሚታየኝ ነገር ብትይው በቃ ሌላ ነገር ቆይ ልላክልህ ምን እንደሚታየኝ
ያው ነቅዬዋለሁ።
ነቀልከው አ
በቃ መልሶ ሸካችሁና active በልኝ ሲመጣ እሺ እንደገና አክቲቭ በልኝ እንደዛ ካልሆነ ያኔ